የት ነው የምትኖሪው ያለሽበት ቦታ የት ነው የምትኖሪው ያለሽበት ቦታ ምንኛ ሀያል ነው ያንቺ ትዝታ ዘወትር ይታየኛል መላኩ ምናሽ በነፋስ ሲጫወትበት ተንጸፍሽ በትዝታ ኩሬ ፈዝዤ ሳይሽ እጅሽን ዘርግተሽ ባማረ ፈገግታ እያልሽ ስትጠሪኝና የኔ ትዝታ ሰከከኔ ሆንሽብኝ ትዝታ ወገብሽን አቅፌ ቀርበሽ ከደረቴ ዙረው ተጠምጥመው እጆችሽ ካንገቴ ያወጋነ ሁሉ አይጠፋም ከፊቴ ኃይሌም ተዳከመ መንፈሴም ተረታ ኃይሌም ተዳከመ መንፈሴም ተረታ እረ ወዴት ላግኝሽ አንቺኔ ትዝታ ኦ ባልና ዘውትር ደስታን ገብይቼ በዓለም ላይ ዘውትር ደስታን ገብይቼ አልፈቅድም እንድኖር ካንቺ ተለይቼ ደቂቃ ወይ ሴኮንድ እንዴት ልለይሽ ደቂቃ ወይ ሴኮንድ እንዴት ልለይሽ የትዝታዬ ምንጭ ውሃ ጥሜ ነሽ አይጠፋም ዘወትር ቁመናሽ ከፊቴ አይጠፋም ዘወትር ቁመናሽ ከፊቴ ወዴት ነው ያለሽው በዛብኝ ናፍቆቴ እንደማላገኝሽ ተረዳሁት በቃ እንደማላገኝሽ ተረዳሁት በቃ ፍቅሬ ትዝታዬ በይደህና ሁኝልኝ ለመሰና ብቻ ከንፈርሽን ሳሚልኝ